ሄሎ ጤና ይስጥልን።
አቤት ሰላም ጤና ነው ይስጥልን። ጉዳይ ጥሪ ማዕከል ለምን ደውለው ደንበኛችን
አቤት
ደውለው ለነበር ከሁለት ቀን በፊት አገልግሎቱን አግኝተዋል?
እ
ከሁለት ቀን በፊት ደውለውልን ነበር አገልግሎቱን አግኝተዋል ደንበኛችን?
እ እኔ አላየሁም
ከቢጃይ ለምን ኖሮ?
ጥሪ ማዕከል አል- ምን አለ?
እ እ ለቢጃይ ጥሪ ማዕከል አልደወሉም?
እ
ደውለው ነበር?
እኔ
አዎ።
እኔ አልደወልኩም
እሺ ደንበኛችን ይሄን ለምን ጠይቅ ነው። እናመሰግናለን። መልካም ቀን